ሄሎ ሄሎ፣ yeah ወይ መኪና ማርታ እየደወለችልን ነበር መገናኛ እሺ እና ፓፓያና ቀይ ሽንኩርት አዛ አንዳንድ ኪሎ ይጎላል አለች። ስንታዘው ስላት እ፣ ሽንኩርቱ ሀያ ዘጠኝ ይህንኛው አስራ ዘጠኝ ነው አለች። ትክክል ነው ያዘዘችው፣ ግን የመጣልኝ አንዳንድ ኪሎ ጎሎ ነው አለች።
በ PDF ነው የወጣው በ system
አይ በሰላሳ ነው ትናንት order ያደረገችው፣ ዛሬ ነው የተረከበው።
በ system ማን ነው ይዞት የወጣ
መገናኛ እዚህ ጋር ማትያስ ነው የሚለው።
በቃ አስገቡላት ዛሬ ነው የወሰድሽዋ አዎ ዛሬ ነው የወሰደችው በሰላሳ በሰላሳ አንድ ዛሬ የተረከበች ትናንት order አድርጋ በቃ እሺ አስገቡላት እሺ ፓፓያውንም ሽንኩርቱንም አይደለ?
እንዴት ይሆናል ግን ፓፓያ አስገቡሽ እሺ እሺ